ሄሎ ጤና ይስጥልኝ ቤት ራሄል ነኝ። ባኮ ምን ልርዳው?
አካውንት ለማስተማር ነበረ እ አካውንቴን ለማስተማር ለማቁረጥ ነበረ።
አካውንቴን ምን ለማስደረግ?
ለማቁረጥ ለማስተማር ማለት አ፣ ኦኬ መመዝገብ ፈልገህ ነው?
አ እሺ ክሮም ላይ ቤስት ቤት ዶት ቤት ብለህ ግባና እ እ ክሮም ላይ ቤስት ቤት ዶት ቤት
እሺ ፈልጋ ንገኝ
Best Bet dot bet ወይ ቴሌግራም ካለ እዛ ላይ ሙሉ step ኡን ልልክልህ እችላለሁ።
በዚህ ቴሌግራም ልግባ አ፣ ሳይሆን ቁጥር ልንገርህ ዜሮ ዘጠኝ እ ዜሮ ሶስት
ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት
አርባ ሰባት አዎ በዚህ ላይ hi በለንና እንልክልሃለን ሙሉ step ኡን እሺ